ሄሎ ጤና ይስጥልኝ ስሚት
ፊት ዋልክ ሰላም ነው ሰላም ነው
አለ ፊልም ሶዶ አረካ ነኝ አረካ ነው እና እሺ
አረካ ቴሌ አምስት ሎጊን አልገባለ እያለኝ ነው ከስተመር
ካሽፍ አምስት
አረካ ቴሌ አምስት እሺ እሺ
እ ቼክ አረካ ቴሌ አደርገዋለሁ አረካ ቴሌ አስራ አንድ የሚለው ማለት ነው እሺ ዝጋልኝ ፋይን ፋይን ብር አላስገባ ብሎ ሁለት ሳምንት አስቸገረኝ እና እኔ ከበስንት ከፍትልኛል አሁን ዝጋልኝ አረካ ቴሌ አስራ አንድ ሰማኝ እሺ እሺ ቼክ ይደረጋል እሺ
እሺ አረካ ቴሌ አምስት ክፈትለት ሰው ሁሉ ቆሞ እምቢ አለኝ አለ ሎጊን እምቢ አለኝ አለ።
እሺ እሺ ሰርች ያደረግነው ነው እሺ ይከፈታል እሺ እሺ